store ላይ ማለት ነው። አይፎኖችን ታይዋቸው አይፎኖችን ታይዋቸው
hello ጤና ይስጥልኝ።
አቤት አቤት ከቺፕቺፕ ነበር ምደውሎት።
አቤት አቤት game ተጫውቶ አሸንፎ ነበር አይደለ?
አልፌ ነበር።
አዎ የጸዳል ጥቅል ነው ያሸነፉት።
አ እሺ location check ለማድረግ ነበረ gift ኡን ለመስጠት። የት ነው location ኡ?
አ፣ እኔ እንኳን ወደ መታራ ክልል ነኝና እ፣ እቃውንም መውሰድ አልችልም። ብሩ ማስገባት ትችላላችሁ?
እ፣ ብር እንኳን ማስገባት አንችልም። እስቲ ለማንኛውም መልሰን እንደውሎታለን። እርስዎ ግን የት ነው ያሉት? መታህራ።
መታራ ክልል አዎ።
እሺ በቃ እንደውልሎታለን።
እሺ እሺ